hello
hello ጥላሁን ነኝ።
ወይ እንዴት ነሽ?
እንዴት ነህ?
እኔ የምልሽ አሁን ደውለውልኝ ነበረ የእንትንን ጉዳይ የክብራ እሺ ቢሮ አልገባሁም። ላኩልህ ደብዳቤውን?
አዎ፣ አልገባሽም? አውቀ በቃ ልደውል ለዛኛው አሁን ለተደወለልኝ ልደውል።
በቃ እሺ